ጤና ይስጥልኝ ቤት ቤት
አብሮ ስጥልን ገንዘብ ወጪ አድርጌ አልገባልኝም።
ቤት ቤት ስልክ ቁጥር የደወልክበት ነው?
አይደለም
እሺ አንዴ ቁጥሩን ትነግረኛለህ?
ዜሮ ሰባት አስራ ሁለት እሺ ሰባት ብሎ ነው የሚጀምረው።
እሺ ሰባት አስራ ሁለት
ሰባት አስራ ሁለት ዘጠና አራት እሺ
ሰላሳ ስምንት ዜሮ ሰባት ሰላሳ ስምንት ዜሮ ሰባት እሺ ጠብቀኝ። ስንት ብር ነው?
አስራ ስድስት ሺህ ብር
እሺ ጠብቀኝ አንዴ። ታድላ ዘውድነህ ነው አይደለም?
አዎ አዎ
እሺ confirm አድርጌልሃለሁ። አሁን processing ላይ ነው። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ እሺ፣ መልካም ቀን።